የምንረዳው?
አይ ተልኬ ነበር ስራ ተገኝቶልኝ ወደ ቦሌ
እሺ hello እና ዛሬ ሄጄ አነጋግሬው ነበረ፣ ግን አት አልጣ አልቀጠረኝም። ገና ተማክሬ መልሱን መልስሻለሁ አለኝ።
ይሰማል። okay እሺ። በዚህ ቁጥር ነበረ አይደል አሳውቅሻለሁ አለ።
የተመዘገቡት እኛ ጋር?
አዎ
እሺ እ እኔ ልደው check ላድርግና ልደውልልዎት።
እሺ፣ አሁን ነው እሱን አናግሬ የተመለስኩት ማለት ነው። አሳ- አሳውቅሻለሁ አለኝ።
እሺ እሺ እሺ እሺ
እደውልልዎታለሁ መልሼ።
አራት ኪሎ አራት ኪሎ